ጤና ይስጥልኝ የጤፍ ጥሪ ማዕከል እባክዎ ልርዳዎት?
ሰላም አስበድክ ሰላም እንዴት ነው?
አለን አለን እ እንትን ነበረ check in ላረጋ በ application አስቤ እሺ በ ET በ ET application እሺ self check not allowed እያለ error እያሳየኝ አስቸገረኝ እና ምንድን ነው ማድረግ ምችለው?
እስቲ እ፣ ልሞክርሎት እኔ ምዝገባ ኮድ ይሰጡኛል?
እ፣ ትኬት ቁጥሩን ልስጥ ወይስ
ምዝገባ ኮድ
ምዝገባ ኮድ ማለት ትኬቱ ላይ ነው የማገኘው?
አዎ ስድስት letter code reservation code ብሎ
reservation code እሺ። አንዴ ይቅርታ አንዴ ጠብቀኝ እሺ።
እሺ ችግር አለ
reservation number ሀምሳ ስምንት ነው ስድስት letter code ነው
አዎ ሀምሳ ስምንት ኪው ደብሊው ኤት ኤች ስሚት
አይ እንደሱ ሳይሆን ስድስት letter ኦች ናቸው ቁጥር የሌለበት
ቁጥር የሌለው አዎ
ቲኬቱ ላይ ነው የማገኘው አይደል?
አዎ እሺ ወይ ትኬት ቁጥሩን ይስጡኝ እሺ ዜሮ ሰባት
ዜሮ ሰባት እሺ
አስራ ዘጠኝ እሺ ሰላሳ ስድስት
እሺ ዜሮ ስድስት እሺ አስራ ሁለት
እሺ ሰባት ሰማንያ አራት
የአያት ስም አለ በል
ኃይለ ጊዮርጊስ ኤፍ- ኤፍሬም ተስፋዬ የአያት ስም ኃይለ ጊዮርጊስ ኃይለ ጊዮርጊስ ኃይለ ጊዮርጊስ ሙሉን ነው
እስቲ ስፔል ያደርጉልኛል ኤች ኤ ዋይ ኤች ኤ አይ
ኤች ኤ አይ
አይ ኢ ጂ ኃይለ ጂ አይ ኦ አር ጂ አይ ኢ ኤስ ኃይለ ጊዮርጊስ አንድ ቀስ ብሎ ስፔል ያደርጉልኛል ኤች ኤ አይ ይቅርታ ኤች ኤ አይ እህ L E እሺ
ከዛ ጂ እሺ አይ እሺ ኦ እህ አር እሺ ጂ አይ እሺ ኢ ኤስ
ኤስ አዎ
መቼ ነው ቀረው?
እ፣ በረራዬ ነገ ጠዋት okay ten M
ወደ ዱባይ ነው አይደል?
አ ዱባይ ነው የምሄደው።
okay ስለዚህ seat already seat already seat already set አድርጌያለሁ፣ መርጫለሁ፣ reserve አድርጌያለሁ። ከ seat ኡ በኋላ ነው almost complete ላደረገው ስል ነው ሴት ሰልፍ ቼክ ኢንስ ኖት አላውድድ እያለኝ ያለው
ሰልፍ ቼክ ኢን ታለው ዘጊቭን ፍላይት ይላል።
አ
መመለሻ የለውም እንዴ? መሄጃ ብቻ ነው።
አይ መመለሻ አለኝ ቅ- ቅዳሜ
እዛው እዛው ትኬት ላይ አለ።
እ፣ ትኬቱ ላይ አለ። አዎ።
ኦኬ ከዚህ በፊት ዱባይ ሄዶ ያውቃሉ አይ አላውቅም።
እኮ ምናልባት ለዛ ነው self check-in እምቢ ያለው።
okay እዛው airport ላይ ነው check-in ማድረግ የሚችሉት።
አዎ፣ ግን ምን መሰለህ ለ- በቤት በ group ነው የምንሄደው እና እሺ እ፣ ሌሎቹም ጓ- እንትኖቹን እ፣ እነሱን online check-in አድርገናል።
አ የኔን ነው እምቢ ያለው።
እም፣ አ እዚህም እየሞከርኩት እ፣ አለው አያረግም ነው የሚለው
ኦኬ ስለዚህ ነገ ሂጅ
ነገር ጠዋት ቦታ ሄዶ አዎ፣ ኦንላይን ቼክ እዛው ቼኪን ማድረግ ይችላሉ።
ኦኬ ሌላ ኦፕሽን የለም ጠዋት ምናልባት አየህ ጠዋት ስለሆነ ፍላይት በጠዋት መሄድ ካለብኝ ብዬ ነው ለዛ ከመሄድ አራት ተኩል ነው ያው ኤርፖርት አንድ ሰዓት ላይ ምናምን መገኘት ነው። ሲቱ እዚህ ላይ ይታየኛል። ሰርቲ ሲ አዎ ሰላሳ ኤል ሰላሳ ኤል የሚል ሴት ነው አዎ፣ እንትን ያደረኩት
እና self check-in ያው እንትን አይልም እዚህ ያው airport ላይ አለ self check-in desk እዛ ላይ ሞክሩት። ካልሆነ እዛው agent ኦቹ ያደርጉልታል።